ሄሎ
ሄሎ እንደምን ዋልሽ እትዬ?
እግዚአብሔር ይመስገን።
እንትን ከአዲስ አበባ ባሌሮቤ እንትን ለመሄድ ፈልጌ ትኬት ስንት ነው ትራንስፖርቱ?
ባሌ ሮቤ
እንካሻ ባሌሮቤ ከአዲስ አበባ እሺ፣ አንዴ ቆይ ጠብቅ።
እሺ።
እሺ hello አንድ ሺ ሶስት መቶ
አንድ ሺ ሶስት መቶ ብር አዎ፣ ባሌ ሮቤ አይደለም
ባሌሮቤ በትራንስፖርት ነው በየት እህ
በ- በ- ማለት የመ- የመንገድ ትራንስፖርት ማለት ነው።
አዎ፣ ሮቤ አንድ ሺ ሶስት መቶ ብር okay። በ- በየትኛው ባሱ በዚህ በአዳማ ነው በየት
እ፣ እርስዎ በመረጡት
አ- አለ በአሰላና በ
እ፣ በእሱ እንኳን እኔ እንጃ
አ- ሮቤ አሁን እኮ ይሄ ኦሮሚያ ክልል እኮ ነው ባሌ ማለት ባሌ ሮቤ ነው ገብቶኛል። ኦዳ ባሶችም አሉ፣ እነሱን ይጠይቋቸው።
አ- ባስም አለ ይሄ እንትን